hello ሰላም ጤና ይስጥልን።
hello ጤና ይስጥልኝ።
አብሮ ይስጥልን።
ቅዳሜ የ standup comedy ውን ለእንትን ለማለት ነበረ።
ይቻላል መዝግበው እሺ መመዝገብ ብቻ ነው።
አ ይመዘገባሉ። ክፍያ በአካል ሲመጡ ነው የሚፈጽሙት።
ነው አ
እሺ።
ስም ማን ልበል?
ፊርማዬ ብራ ነው።
ማን ፊርማዬ
ፊርማዬ?
ብራ ነው።
እሺ እና እ፣
ሁለት ስልክ ነው።
ቁጥ- እ፣ ሁለት ሰው ነው። እሺ ብዛት ሁለት ሰው። እሺ እናመሰግናለን።
ሰላም በቀል። አሀ ይሄ አንደኛ አንዱ ይበቃል።
አዎ ብዛት ላይ ሁለት ስላልኩት ችግር የለውም።
እሺ አ፣ እንትን ቦታውስ
ቦታው ሲኤምሲ ሚካኤል እ፣ ወደ ድልድዩ አለ አይደለ? ሲኤምሲ ሚካኤል ላይ ያለው አ፣ እሱ ጋር Economic Association ህንጻ አለ። እዛ ጋር ነው።
እዛው ህንጻው ላይ እሺ።
አዎ
እሺ፣ እናመሰግናለን። ቀደም ማለት እናመስ- አለ ክፍያው ለምናምን አዎ አዎ አስራ ሁለት ፕሮግራም ሰዓት ነው የሚጀምረው። ቀደም ብለው ቢመጡ ጥሩ ነው።
እናመሰግናለን።
እሺ እናመሰግናለን።